ምን ሆነሃል? እኔ ደግሞ ጎበዝ ከነገው ዛሬ ነው ይሄ ነገር አለ።
አቤት ሱራፌል እንዴት ነህ?
እንዴት ነሽ?
አለሁ ሰላም ነው አለሁልሽ።
አለን እ፣ አላክልኝም ሰሞኑን እኔም ቢሮ በቃ።
አልነበርኩም ነበር።
አዎ እንትን active እኮ አርግ ስላልሽ ነው ችላ ያልኩሽ።
አዎ እና አክቲቭ እሱ ማለት ደግሞ- already agent ኦች አሉኝ፣ አዎ ግን አሁን ምንድነው ትኩረቴ ያው agent ኡ ላይ ስለሆነ እስቲ እ፣ ዛሬ ከተመቸኝ ዛሬ አንድ ጊዜ ወጥቼ በሁሉ ሁሉንም active አድርግና ልክልሻለሁ።
አዎ በእናትህ target ኡ ዞ- አ- ዜሮ እየሆነ ነው። ምክንያቱም ቀናቶች ደግሞ እየሄዱ ነው።
ምንም አይ እኔ ምንም ወጣም ቀረ የሰራሁት ሀያም ሰላሳ active ሳላረግ አ፣ እንትን አልልም። ምንም እ፣ active ለማድረግ አያስቸግርም።
ያስገባባቸው አዎ አሁን እኮ አይተሽ እንደሆን እንትኖቹ short code ኦቹ ወደ ሀያ ደርሰናል።
አዎ ግን balance የላቸውም ችግሩ።
አዎ አሁን ወጥቼ active ማድረግ አለብኝ። ያው እኔ ብቻዬ ነው፣ ለዛ ነው አሁን ልጆቹ ደግሞ ያሉት ልጆች አዎ እ፣ እንትን ም- ምዝገባው ላይ ነው ትኩረት እየሰጡኝ እ፣ ቴሌዎቹንም እየተሻማን ነው የምንወስደው። ገባሽ? አንድ ቀን ዛሬ ብናገኝ ነገ አናገኛቸውም እና እ፣ ተሻምተን ነው የምንወስደው። በቃ አሁን እንደውም field ስለወጡ ሰሞኑን ይህንን ስራ ነው የምሰራው።
እሺ በቃ እሺ እኔ እናትሽ እሺ፣ መልካም እሺ፣ ደህና ዋል።